Hello ጤና ይስጥልኝ ቤት ቤት ጤና ይስጥልኝ። ቅድም ጀምሮ ላይ ነበረ መጫን ተቋርጦ ተቋርጦ ነው።
እሺ ማለበል ይቅርታ ያሬድ ያሬድ ችሎ ያሬድ እሺ አንዴ ጠብቀኝ እሺ፣ እሺ።
ላሳውቅልህ Hello ያሬድ ወይዬ አንዴ ላገናኝ ከብኬ እሺ፣ እሺ፣ እሺ።
ሄሎ ወይዬ ወንድሜ ያሬዶ ወይ ወረደ አይደለ?
ምን እንትን እየወረደ ነበረ ልክ ቪ- እንትን አስ- እየወረደ ነበረ የሆነች ቦታ ላይ error ምናምን የሚል ነገር አይቼ ነበረ።
በቃ ቆይ ድጋሜ እገባለሁ። ትንሽ ታገሰኝ እሺ።
እሺ እንትን ወንድሜ እሺ፣ deposit እና እሺ፣ ሪዚዶ አስቸገርኩ።
ተበላሽቶብን ነው።
እሺ sorry አስቸገርኩ።
እኔ ይቅርታ።
ደው ችግር የለውም ችግር የለውም። ኧረ ስራዬ ነው።
የእንትኑ የስፖርቱ account ኡ ምናምን ገብቶልኛል፣ አዎ በጣም አሪፍ።
ግን እሱ- instruction ኑ ከበፊቱ ይሄ ከቀዩ መደብ የተለየ ነው ብታይ።
አዎ ይለያል። አዎ አዲስ ነው። ቆይ training ኡን እልክልሃለሁ እሺ።
እሺ አመሰግናለሁ ወንድሜ።
እሺ እሺ።
የሀረር ሰው ሰው ማስቸገር ነው እንግዲህ።
አይ ኧረ ፈታ ናችሁ እንጂ እናንተ ማርያም።
እሺ አመሰግናለሁ ወንድሜ።
እሺ አባቴ እሺ።